ጤና ይስጥልኝ እቴ የበራ ምርጫ መስቀል በኩል ለርዳው
ሰላም ጤና ይስጥልኝ።
ጤና ይስጥልኝ
ኩዌት በረራ አለ ዛሬ?
ኩዌት ዛሬ እ።
አስቼክ አድርግሎት አንድ ደቂቃ ለአንድ ሰው ነው አዎ ለአንድ ሰው
እሺ አንዴ መሄጃ ብቻ ነው የሚፈልጉት
እ መሄጃ ብቻ ነው አዎ መሄጃ ብቻ ነው። ዛሬ ከሌለ ነገ
እሺ አንድ ደቂቃ ዛሬ የማታ አራት ሰዓት ተኩል በረራ አለ
አራት ሰዓት ተኩል።
አዎ
እሺ ስንት ነው?
ስልሳ ዘጠኝ ሺ ሶስት መቶ ሰባ ዘጠኝ ብር በ Ethiopian Airlines ማለት ነው
አይደለ አዎ በ Ethiopian Airlines ኡ እንደዛ ነው
በሌላ የሚቀንስ አለ በ flydubai
እሺ ስንት ነው በዱባይ?
በእሱኛው ስልሳ አንድ ሺ ሁለት መቶ ዘጠና ሶስት
እሺ በቃ አመሰግናለሁ። ለምንድን ነው